ወይማ turnover እኮ እያሳየኝ አይደለም።
የት ነው አሰበ ተፈሪ። አሁን ቤት እየሰራችልኝ ያለችው እድል?
አዎ እድል እንደ አዲስ user እና password ልካልሻለች።
ገብቶኛል፣ ልካልኛለች። ግን ከሰዓት በፊት የሰራሁት ብር እኮ የለም። ብሩ አለ ሰባት መቶ ሀያ ብር እጄ ላይ፣ እሺ።
system ላይ ደግሞ አያሳየኝም። ሌላ አዲስ account ነው እሺ ስን- ስንት ሰዓት ነው የሚለው ሰዓቱ ስልክሽ? ማነው ኮምፒውተሩ?
የሰራሁት ከሶስት ሰዓት እስከ ሰባት ሰዓት ተኩል።
እሺ አይ ሰዓቱ የኮምፒውተሩ ሰዓት ስንት ነው የሚለው?
የኮምፒውተሩ ሰዓት ዘጠኝ ሰዓት ከአስራ ሁለት ፒኤም ነው ኤኤም?
እ?
PM ነው AM? ናይሮቢ ያደረግሽው ሰዓቱን?
እኔ እንጃ የሞካከራችሁት ነበረ ቅድም መሰለኝ። PM ነው ቆይ የሚለው እሺ እዚህ ጋር አንዴ ግን አንዴ ቆይ እ፣ ቃል ቃል ቃል ቃል ኪዳን ቃል ኪዳን ቃል ኪዳን ቃል ኪዳን ነው ስልክ እኮ ነው ላስተላልፍልሽ እሷ እሺ ቆይ አንዴ ስልክ ይዛለች እሺ?
እሺ እሺ Hello
ወይ ቆይ ትደውልልሽ እሺ አንዴ እሺ ልክ የላቸው ስልኬን ቴሌግራም ላይ ልክ የላቸዋለሁ። ደውዪልኝ።
እድል ነሽ?